ሄሎ ጤና ይስጥልኝ። ወደ ፍሊንስቶን ሆምስ ደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ። እሺ መረጃ ፈልገው ነው
የጥሪ ማሳመሪያ ምናምን
የጥሪ ማሳመሪያ?
ያ ይባል ብዬ ነው።
OK አይ ተሳስተዋል። ይሄ ሌላ center ነው የደወሉት።
አይደለ?
አዎ ወደ ቴሌ ነው መደወል የሚጠበቅቦት። እናመሰግናለን።
የእነሱ ስንት ነው?